ಹೌದಾ ಏನಾಯ್ತು હેલો હેલો વિશામ માલાપત እንትን አስቸገረን እኮ ፕሪንት ስናደርገው ቶሎ አያወጣም፣ ስካን ስናደርገው ቶሎ ስካን አያደርግም።
የት ነበር?
አዳማ አዳማ። የት አዳማ? የማን ፖስታ ፖስታ ቤት ተመስገን ተመስገን።
ፕሪንተሩ ራሱ በቃ የዛግ አስቸገረን።
እኮ ሰሙና እንትና- ችግሩ ምንድን ነው አላወጣም ያለኝ?
አንደኛ print ስናዘዝ ዘግይቶ ያወጣል።
እሺ print አዎ ስ- ሲታዘዝ ማለት ነው። ሁለተኛ scan ራሱ ሲደረግ ቶሎ መልስ አይሰጥም። ቆይቶ ነው ሰው እ፣ በተፈለገበት ሰዓት እ፣ ሰው ብር ይኖረው አይኖረው አይመልስም።
scan አያደርግም?
ቶሎ አያደርግም። አዎ ይዘገያል።
እሺ አንዴ ጠብቀኝ።
እሺ መ- መንገደኛ አላገኘህም ዛሬ?
ሄሎ መንገደኛ ሄሎ ወይዬ ወይዬማ ይስተካከላል።
እሺ እሺ፣ ልጆች እየቆሙ እያስቸገሩኝ ነው። ከቻሉ ያስተካክሉልኝ። እሺ፣ እሺ።
አመሰግናለሁ።
እሺ እሺ፣ እናመሰግናለን።
እሺ